ጤና ይስጥልኝ አሪፍ ነኝ። መሀሌት ነኝ ባኮ ብሎ እርዳዎት።
አረ ቴሌ እንትን ቴሌግራም ላይ ልኬ ነበረ።
እሺ ማን በሚል ስም ነው የላኩልን?
ገረማ
እሺ በዚህ ቁጥር ነበር።
በዚህ ቁጥር አዎ።
እሺ ለመኛችን የላኩትም ስክሪንሾት ደርሶናል። እየተሰራ ስለሆነ ትንሽ ይታገሱ።
ሻይ የሚጀምርብኝ ጨዋታ ስላለ ለዛ ፈልጌ ንቅር እሺ አሁን እየሰሩት ስለሆነ ባለሙያዎቹ እንዳለቀ እናሳውቆታለን ምላሹን።
እሺ ቆየ ግን ቀን ነበር የጀመርኩም ቀንም እንደዛ እያሉ
okay system ላይ በቴሌ በኩል የነበረ ችግር ስለነበረ ያን እያስተካከልን ነበር። አሁን ግን እየተስተካከለ ስለሆነ እናሳውቆት እንዳለቀ።
እሺ
እሺ መልካም ምሽት ይሁንልዎት።
የመታወት ከዛ በኋላ የተቀረጣችሁት የኩችና